ጤና ይስጥልኝ ዋሽንግተን
ጤና ይስጥልኝ እናቴ።
አቤት የካቲት ሆስፒታል ነበር የምንደውልልሽ።
እሺ
አንድ head injury ያላት ሰው ነበር እና ለ CT scan እናንተ ጋር ልልክ ነበር።
እሺ non contrast አምቡላንስ ትልካላችሁ?
እሺ ቆይ አንድ ጊዜ መልሰው ሌላ ሰዎች ይደውልሎታል በዚህ ስልክ ይደውሉ
እሺ እሺ እሺ ይደውልላቸው
እ የካቲት ነው አይደል በዚሁ ይቅርታ፣ በዚሁ ዋጋውንም ማወቅ ስለፈለጉ ምናልባት ገንዘብ ለማዘጋጀት ያለው? ምን አይ- ምን አይነት ነው የፈለጉት Non contrast brain CT አም- እ፣ brain CT ሁለት ሺ ሰባት መቶ ብር Okay፣ እሺ እ፣ በዚህ ስልክ ይደውሉ የካቲት ነው አይደል ያሉ አ ያካቲታ በዚህ ስልክ በዚህ ይደውሉ።
ስልክ ይደውልሎታል Okay ጥሩ።
እሺ እሺ እሺ እሺ